Ele- Hello.
Hello. አይዞሽ አይዞሽ አይዞሽ አቤት።
አይዞሽ። Hello።
Hello ይሰማል አባት።
እሺ ዳማ አስፈልጌ ነበረ።
ምን አለኝ?
ዳማስ
ዳማስ አዎ አለን።
ባንክ ያለበት ምናምን አለ አሁን
ባንክ የሚያያዝበት
እ
እሺ ቁጥር በስተወጥና ይደሙን
እሺ እሺ ላኪልኝ።
ለያዙ ቁጥር
ሊያዝ
ዜሮ ዘጠኝ እ
ልንገሮት አባት አዎ እየጠበቅኩ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስድስት እሺ ስልሳ አምስት
እ አርባ ሰባ ስድስት
አርባ
አርባ ስድስት ሰባ ስድስት
እሺ እሺ እሺ